hello hello
hello hello፣ አሁን ደውለህልኝ ነበር አይደል?
አዎ ሁሉንም confirm አድርጌልሃለሁ። አሁን ገብቷል። እሺ check አድርግ።
ወ- የባንክ ነበረ እንደ የባንክ ባንክ ላይ ሞክሬ ነበርና ወደ account እ፣ እስኪ ቆይ ልሂድ። ስንቱን ነው ወደ ባንክ የሞከርከው?
ማስታወስ አልቻልኩም። ሞክሬ ነበርና ሁለት ሺህ አራት መቶ ይሆን እንደዛ አካባቢ ነው።
ሁለት ሺ አራት መቶ የለም። ስድስት ሺ አንድ ሺ አምስት መቶ ሁለት ሺ ሁለት ሺ አራት ሺ አንድ ሺ አምስት መቶ ነው
አይደለም ወደ account እኮ ነው እሱ ወደ ቴሌ ብር ነው።
እኮ ወደ account ሌላ የተላከ ሶስት ሺ ደግሞ ወዴት እንደሆነ ቆይ አንዴ
ሶስት ሺህ ይሆን ወደ ቴሌብር እሱም ወደ ቴሌብር ነው።
ወደ account ላክ ተላክ የለም አዎ ወደ ንግድ ባንክ የተላከ የለም አለኝ። እሺ፣ መልካም ቀን። እሺ